ሄሎ hello ሰላም ጤና ይስጥልን።
አብሮ ይስጥልኝ።
የሺ ከችብችብ ነበረ የምደውልሎት ይቅርታ
እሺ check ላርግሎት ብዬ ነበረ እና በጣም ይቅርታ የሞሉትን location ልክ አልነበረም እና በ wrong location ምክንያት ዛሬ አልወጣሎትም።
እንዴ location እኮ የካ አባዶ አስራ ሶስት ነው የሚለው ባለፈውም ነግሬያችሁ ነበረ።
የሚለው ነው እንጂ እዚህ ጋር የሚያሳይ ሌላ ነው። ፍላሚንጎ ነው የሚያሳየው። ይሄ መስቀል አደባባይ እኔ እኮ የካ አባዶ አስራ ሶስት ብዬ እኮ ነው የሞላሁት። እንዴ በየጊዜው ይቅርታ ባዘዝኩ በጣም።
ቁጥር መሙላት አለብኝ።
ባዘዙ ቁጥር ሳይሆን መጀመሪያ ላይ እንዳለ እንደ አዲስ ቢያጠፉት ጥሩ ነው። ኦርደር የተደረገበት እንደገና እኮ ባለፈው እኮ እንደዛ የሚመጡ ብላችሁ ሎኬሽኖች ባድ እኮ ነው የከፈትኩት።
ሙሉ ለሙሉ ድሌት አድርገው እንደገና ቢመሏቸው እንደ አዲስ አሪፍ ነው። አሁን እኔ እዚህ ጋር በየ- ባዘዝኩ ቁጥር መቀየር አለብኝ እንዴ? ወይ ኬት ናችሁ አስተካክሉ እናንተ።
ይቅርታ በጣም የእኛም ችግር ከሆነ እንዲስተካከል እንዴ እናንተ አሳውቅሎታለሁ።
ችግር ነው እንጂ ታዲያ እኔ እኮ ደሊቨሩን ሳልን የፈለግኩ ዛሬ የማልፈልገውን እቃ ታዲያ ነገ ብታመጡልኝ ምን ይጠቅመኛል?
ኦኬ ይቅርታ በጣም እዚህ ጋር አሁን ፍላሚንጎ ነው የሚያሳየው። ለዛ ነው ሌላም የመጣው።
ባለፈው አስተካኪ ያላችሁን ኦንላይን እያናገራችሁን አስተካከልኩት። ልክ በዛው ደግሞ ሞላሁት። ልክ አዲስ ክሬት ባረኩ ቁጥር አድኬሽን መሙላት አለብን።
ይቅርታ በጣም እዚህ ጋር የሚያሳየን እንደዛ ነው።